እኔ ቤት ቤት ልኪ ነው የምልህ
እንትን ሚዲስ ክልኬ ነበር እና ሄሎ
ኤኒዴስ ክልኬ ነበረ ማን ልበል ይቅርታ
አምሳ አራት
አስጨናቂ እሺ፣ እሺ አስጨናቂ አክሰስ ያለው
አንድ ኢየሩስ ነበር። አቻ ተጫው ኢየሩስ ኢየሩስ ነበር የሰራችልኝ ነበር። አላለቀም። ጌሙ ተጭኗል፣ ግን ቀር ነገር አለ።
እሺ፣ እሺ አስጨናቂ
የጠበቅኳችሁ ነው።
እሺ፣ እሺ